ሁሉ ስፖርት ነው የምነዳው።
እባክዎትን የሁሉ ስፖርት አቫተር ጌም አቫተር ባላንስ ዊዝድሮ አድርጌው ቴሌብርም አልገባም አልተመለሰም። ዝም ብሎ ተንጠጡ በቀረ
ስክሪንሻት አድርገው ያልገባለሁትን በቴሌግራም ይላኩልን ደንበኛችን።
እንዲ ያለኝ እኮ የትራንዛክሽን እኮ ማውጣት እንዲ ያለኝ
ያም- የሚሉትን እስቲ ይላኩልን ቴሌግራም ላይ እሱንም ምኑን ልላክ?
እምቢ ያሉትን
ሂሳቡ አልገባልኝም እና ምን ልላክ ነው?
ሁሉ ስፖርት account ኦት ላይ ገብተው more የሚል አለ። እዛ ላይ ከገቡ በኋላ transaction history ያገኛሉ። ያን transaction history አ-
ምን አሉኝ tran- transaction ላይ ስገባ አያወርደውም፣ አያሳየኝም። ዝም ብሎ ሂድ እኮ ማያሳየውን ቴ- ማያሳየውን screenshot አድርገው ይላኩልን ቴሌግራም ላይ
አካውንት ነው።
እ ምን አሉ?
የቴሌግራም አ- account ነው።
እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ
አዎ በዚህ ላኩሽ። መልካም ቀን።